ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው?
ትላንትና ከረንቱላ withdraw ያረኩት ብር ነበረ ቴሌ ብር እሺ
እና እስካሁን ያልደረሱ ከትላንት ጋር ነበር።
ሌላው ምን አሉኝ ምን አሉኝ?
ለቴሌ ብር withdraw ያረኩት ነበረ አንድ ሺህ ብር እሺ ከዝውውር ታሪክ ላይ ያልገባሉትን screenshot እኮ በቴሌግራም ይላኩልን።
ልኬያለው ልኬያለው
ልከዋል።
አዎ።
ስሞትም አለበት
ኢሜል መልካሙ በስልክኝ ጋር ዜሮ ዘጠኝ በ- በስልክ
ዜሮ ዘጠኝ
ዘጠኝ ሰላሳ ሰባት ሰላሳ ሰባት አሁን በደወሉበት ነው አዎ
ሰባት ልከዋል አይደል ቴሌግራም ላይ በዚህ